afinidad bajo Vanderbilt?
ሌላው አቤል
ከድሬዳዋ ስንት- አዲስ አበባ የበረራ ትኬት ፈልጌ ነበር ለመቼ ነው የፈለጉት?
ለነገ ለነገ። እሺ፣ ለአንድ ሰው ነው የፈለጉት?
አ፣ እሺ፣ አንድ ጊዜ አይቼ ልንገሩት። ከአዲስ አበባ ወደ ድሬዳዋ ነው ያሉኝ አይደል?
አዎ
እሺ። ጠዋት ነው የሚፈልጉት ወይስ ወደ ከሰዓት?
ጠዋት እ፣ ቢሆንልኝ ነው የምፈልገው ጠዋት አስራ ሁለት ሰዓት ከሩብ አለ፣ አንድ ሰዓት ከሀያ አለ።
አንድ ሰዓት አንድ ሰዓት ከሀያ እና አስራ ሁለት ሰዓት ከሩብ አንድ ሰዓት ከሀያ
እሺ። አንድ ሰዓት ከሀያ አለ ለያዝሎት።
እ?
ዋጋውን ነው ማወቅ የፈለጉት ወይስ ለያዝሎት?
አዎ አዎ ዋጋውን አ፣ ዋጋው አራት ሺ ሰባት መቶ ሶስት ብር ነው።
አራት ሺህ ሰባት መቶ ሶስት ብር አዎ
እሺ ሌላ አመሰግናለሁ የምረዳዎት ነገር አለ?
thank you አመሰግናለሁ ችግር የለውም እመጣለሁ እናመሰግናለን ስለደወሉ። መልካም ቀን። እሺ እሺ እሺ መልካም